ሄሎ
አቤት ሰላም ከስር ችፕ ነበር የምደውልዎት።
እሺ ይቅርታ ማንጎ ኦርደር አድርገው ነበረ።
እሺ እ፣ በስህተት ማሚት የምትባል ከስተመር ገብታ ነበር ሰው ጋር እሺ
ሰው ፕሮዳክቱን መውሰድ ይፈልጋሉ እና ብሩን ይመልሱላታል ወይስ?
አዎ እኔ እናስቀረው።
ፈልገዋለሁ። ሮጣ ገብታ ነው ሮጣ ገብታ ነው ብሩ ልክላታለሁ።
እሺ እኔ ቁጣቷን ምናምን ግን አላውቀውም።
እሺ፣ ስልክ ቁጥሯን ልንገሮት።
ቆይ አንዴ እሺ እሺ፣ ያው የማይፈልጉት ከሆነ እዚሁ እንድናስቀረው ብዬ ነው።
አይ እፈልገዋለሁ። ዜሮ ስንት ነው?
ዜሮ ዘጠኝ ሀያ አንድ እሺ ዜሮ ዘጠኝ እ፣ ሀምሳ ሰላሳ አንድ በቃ እኔ እመልስላታለሁ እመልስላታለሁ። እቃውን ለእኔ ይዘዋል።
እሺ፣ የአንድ ኪሎ አዎ፣ የአንድ ኪሎ አዎ አዎ ይመልሱላት።
አውቄያለሁ። አዎ አዎ እሺ እሺ፣ መልካም ቀን።
አሜን እሺ